ጤና ይስጥልኝ ኢቲኤስ የጥሪ ማዕከል እባክዎ አገልግሎት
አብርትልን
እሺ ሰላም ምን ልርዳዎት
እዚህ ፊልም ላይ እንትን ስላስቸገ
ምንም
ፊልም ላይ ብር እየተወሰደ ስላስቸገ
በጣም ይቅርታ ድምፆት አልተሰማኝም ትንሽ ድምፆትን ከፍ አድርገው ይንገሩኝ
አይሰማም ድምፆት በጣም ዝቅ ያለ ነው ምን ልርዳዎት ኔትወርክ ነው መሰለህ